ጤና ይስጥልኝ ምሽት ቤት ትልን ሄሎ አቤት እንትን የሆነ የቤት ቤት እንትን አይተን ምን እ፣ ኮዱን ብነግርሽ እንትኑን ትነግሪኛለሽ? ካሻውት እንትን እ፣ ምንድን ነው ዝሮ አድርጋ ነው እ፣ ቁጥር አዎ፣ ቡድኖቹ እንዳለ አልፈዋል፣ ግን ምንም ተመላሽም ምናምን አልጻፉም። አንድ ቀርቷል።
እሺ እሺ ጠብቀኝ አንዴ
እ? አዲስዬ እንዴት ነህ?
ሄሎ አቤት አ- አቤት ጤና ይስጥልኝ ይቅርታ እድሜ ይስጥልን። እንትን እቺ cashout እንትን የምትለውን ቁጥር ብሰጥሽ እንትኑን ታይልኛለሽ?
እሺ እሺ ንገረኝ እሺ አስራ ሁለት እሺ ሰማንያ እሺ አርባ ስምንት እሺ ዘጠና አምስት እንዴት አንቆምርበትም እንዴ? ቀጥሎ አንቆምርም። ቁማር ይቀጥላለች።
እ፣ ይሄ loss ነው እሺ አራት ጨዋታ ነው የወደቀው እ?
አራት ጨዋታ ነው የወደቀው እና ተመላሽ የለውም
ሄሎ አቤት ወይ ምን አልሽኝ?
አራት ጨዋታ ነው የወደቀው እና ተመላሽ የለውም አራት ነው እንዴ? እሺ አዎ አዎ ሌላ check ማድረግ ላስልኬት አለ እሺ፣ እሺ፣ እናመሰግናለን።
እሺ እኔም አመሰግናለሁ መልካም